ኖራለሁ ያለ ስጋት ተማምኜ አድራለሁ ክንዶችን ተንተርሼ የዘላለም መኖሪያዬ ስም ለኔ የማምለጫ ዓለቴ ነው በዘመኔ የዘላለም መኖሪያዬ ስም ለኔ የማምለጫ ለቴ ነው በዘመኔ ወጀብ አውሎ ነፋስ ቢገፋኝ ቢገፋኝ እምነት ሊፈትን ቢታገለኝ ቢታገለኝ ወጀብ አውሎ ነፋስ ቢገፋኝ ቢገፋኝ እምነት ሊፈትን ቢታገለኝ ቢታገለኝ የቃል ኪዳን አምላክ ኢየሱስ አለለልን እጄን በጀ የዘሰማይ መታደርሰ የቃል ኪዳን አምላክ ኢየሱስ አለህልኝ እጄን በጀ የዘሰማይ መታደርሰ ምድር ብትነዋወጥም ተራሮችን ወደ ባህር ልብ ቢወሰዱም ልቤ አይፈራም አይናወጥም ኢየሱስ አለ ኢየሱስ አለልኝ አልደነገጥም ልቤ አይፈራም ልቤ አይፈራም አይናወጥም ኢየሱስ አለ ኢየሱስ አለልኝ አልደነገጥም መክፈል የማልችለው የሞት ዕዳ ከፈልክልኝ፣ ስለ እኔ ተሰቅለ መርገሜንም ወሰድክልኝ። መክፈል የማልችለው የሞት ዕዳ ከፈልክልኝ፣ ስለ እኔ ተሰቅለ መርገሜንም ወሰድክልኝ። በሰማያዊ ስፍራ ላይ አስቀመጥክኝ፣ ከማይነጥፈው ከጸጋ ምንጭ አረካኸኝ። በሰማያዊ ስፍራ ላይ አስቀመጥከኝ ከማይነጥፈው ከጸጋ ምንጭ አረካኸኝ። ኖራለሁ ያለ ስጋት ተማምኜ አድራለሁ ክንዶችን ተንተርሼ የዘላለም መኖሪያዬ ስምህ ለኔ የማምለጫ ዓለቴ ነው በዘመኔ የዘላለም መኖሪያዬ ስምህ ለኔ የማምለጫ ዓለቴ ነው በዘመኔ ልዑል መጠጊያዬ ሆነህልኛል ሆነህልኛል ከጠላት ፍላጻ አድነኛል አድነኛል ልዑል መጠጊያዬ ሆነህልኛል ሆነህልኛል ከጠላት ፍላጻ አድነኛል አድነኛል ታስመካ መታኮራ ስላለህ ተማምኜ ተዘልዬ ኖራለሁ ምታስመካ ምታኮራ ስላለህ ተማምኜ ተዘልዬ ኖራለሁ ምድር ብትነዋወጥም ተራሮችን ወደ ባሕር ልብ ቢወሰዱም ልቤ አይፈራም ኢየሱስ አለልኝ አልደነገጥም። ልቤ አይፈራም ልቤ አይፈራም አይናወጥም። ኢየሱስ አለ ኢየሱስ አለልኝ አልደነገጥም። ኖራለሁ ያለ ስጋት ተማምኜ አድራለሁ ክንዶችን ተንተርሼ የዘላለም መኖሪያዬ ስምህ ለኔ የማምለጫ ዓለቴ ነው በዘመኔ የዘላለም